Hello ጤና ይስጥልኝ አዳማስ
ጤና ይስጥልን።
ማብረት ይችላል።
ለእንትን ፈልጌ ነበር በርገር ሆስፒታል እንሂድ እ?
ሆስፒታል እ
እንሂድ ፈልጌ ነበር
እ፣ ታክሲ
እ
ምንድን ነው የፈለግሽ?
በርገር
እ?
በርገር
በርገር?
አ ግሪን ዴሊቨሪ አይደለም አይ አይደለም። ገዛዝሽ ይቅር እሺ